ሰላም ሰላም ባባ እንዴት ሰላም አለ?
ሰላም ሰላም ነው።
እግዚአብሔር ይመስገን።
ሄሎድስ እናት እ ሁለት ሁለት ሺህ የተባለው ፋይፍ የሉ
እሺ ሁለት ሺህ ሁለት አንድ አ
እሺ
ስንት ነው? በባንክ ነው ምናምን ብላችሁ ነበር
አስራ ሰባት እ
አስራ ሰባት አንድ ሚሊዮን ሰባት መቶ ሺህ በካሽ
አስራ ሰባት
መጨረሻው ነው five L ነው አይደል?
አ five nine
እ በ cash ሲሆን አንድ ነጥብ ስድስት
በ cash ሲሆን የት ነው ማየት የምችለው?
ፓስተር ፓስተር አደባባይ
ፓስተር አደባባይ እሺ፣ አለ ፓስተር ፊት አደባባይ ለፊት ማሊባባ አደባባዩ?
የመኪና መሸጫ ማን አ ዋናው ዋናው አደባባይ ማሊባባ የመኪና መሸጫ ማን ባባይ?
ማሊባባ okay፣ በዚህ መደወል እንችላለን። እዛም አዎ ሲመጡ ይደውሉልን ከብሸጠን ለእንትን እንዲሉ
አ እሺ፣ እሺ፣ እሺ፣ thank you እሺ እሺ፣ እሺ።